ሰዎች ጣፍጣል የእስላም ቤት እንጀራ በውድ በቅዳሜ በባል የተሰራ ሆነ አይ ረንደምናልህ አይ ምነው ባላየው ባልተገናኘን ምነው ባላየው ባልተገናኘን ራብ ሊገለኝ ነው አንተው ሰቀቀን አ ሶዳዩና ይሉኛል ሀይ ሀይ ይሉኛል ሀይ ሀይ ሊያንከራትቱኝ ነው እንደ ጉርምሻይ የአገሬ ልጅ ነህ ወይ ወንዜ ልጅ ነህ ወይ በዛ የዘለከው ተጣልቸው ነበር እስቲ ልታረቀው አይ hello my darling hello my lover hello my sweetheart ሲለኝ ከረመና ዝርግፍ አርጎኝ ሄደ እንዳሮጌ ቁና አይ ሆነ የፈረንሳይ ባቡር ቤዳ አይታክተው እስቲ መድረሻን ቁሜ ልመልከተው አ፣ ተጫዋውተን ነበር ውል ያለው ነገር ቶ ተዘነጋ ተረሳ ይቅር አይ ውዘመድዬ ውዘመድዬ አዎ የጅብ ልጅ አጥንቱን ያደርጋል ጉርድምድም እንዴት ነው ላይ ደስ የፈረንጅ አባግድም ወይ ኧረ እጆ እጆ ኧረ ደሴ ደሴ ኧረ ወረባቦ ኧረ ወረ ይመን እንዴት ነው አምባሰል ገራዶ ገራዶ አለቅልህ ልቤ ተንዶ ተንዶ ፍቅር በዛ ሜዳ ፍቅር በዛ ፀሐይ ፍቅር በዛ ችግር እንዳም ከነከነኝ መሰንበት ደግ ነው ለጥላ ደረሰኝ አይ ምን ነው ባላየሁህ ባልተገናኘን ራብ ሊገለኝ ነው አንተው ሰቀቀን አይ የባባ ገልዳም የዘንዶ በረኛ የዘንዶ በረኛ በሞቱ ቆርጦ ነው አንተን የሚተኛ አይ እባብ ተድንጋይ ስር በእጅ አይመዘዝም የዘንድሮም ፍቅር እንደው ዝም እንደው ዝም አይ ጧት ማት ልሌሊት ያናል ትርፌ ካንተ ያገኘሁት በላንጎራጓሪ አድርገኝ ቅር ደሞዝ ያነሰ ገረድ ይመስል እህ፣ ወይኔ እህ፣ ወይኔ እንዴት መራመጃ ሜጃ ታሰው እሾክ ብቻውን እግርን ብዳብስ አ የዚህ ልጅ ቁንጅና የዚህ ልጅ ውበት በልቤ እንደሆን እንጂ አይደለም የእውነት አይ አይ እህ፣ እህ፣ ወይኔ አ ይሄ ትልቅ ጠንቋይ የአይነ ጥላ ያሻል ሳይ ሳይሁዬ ሳልጠግብ ይመሻል ኦይ፣ እንተኛ ታላችሁ እንገንደሰው ምኝታ እንደሆነ ቀርቷል ታንድ ሰው አይ እህ፣ ወይኔ ወይኔ ወይኔ ምነው ባላየሁ ባልተ ተገናኘን ራብ ሊገለን ያንተው ሰቀቀን በከንቱ ነው እንጂ አደራ አልኩህ ማን ይለቅልኛል እንዴን ያየህ አይ ወይኔ ለበረሃው ገብርኤል ለቁልብ ጌታ አትሳልም ወይ ለአራዳው ጊዮርጊስ አትሳልም ወይ መርካቶ ራጉኤል አትሳልም ወይ ከኔ መለየቱን ወድኸዋል ወይ ታንቺ መለየቱን ምኑን ወዳለሁ ለካው ሚካኤል ተስዬልሻለሁ ወይ